ሄሎ ሄሎ
ሰላም ጤና ይስጥልኝ ቴሌቢ አብሮች ሰላም ሰላም ነው።
አለን ምን ልርዳዎ
አይ ብር ተቆርጦብኝ እኮ ነው። ሁለት ነገር የተቆረጠብኝ ስለነበር ይቅርታ ምን አሉኝ ድምፆት በጣም ርቋል አይ ሁለት ይቆረጠብኛል ብር በዚህ እንትን
አ የቴሌቪዥን game ትኬት ስለሚገባሎት ነው በሚገባለው ትኬት game ኦችን መጫወት ነው እ
የቴሌቪዥን game እ ደንበኛ ሲሆኑ በየቀኑ ትኬት ይገባሎታል በሚገባሎት ትኬት game ኦችን መጫወት ነው
መቆረጥ አይቻልም።
ይቻላል ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ
አይደል?
አ ስድስት ቁጥር ላይ ለማቋረጥ የሚል አለ እሺ አመሰግናለሁ።
እሺ